ልናገር ተቻኩዬ ሹክ ያለኝ ነው ብዬ ላስከፋች ለማን ብዬ ዝም ከምል ብዬ ብናገር ተቻኩዬ ሹክ ያለኝ ነው ብዬ ላስከፋች ለማን ብዬ ህልማየ ውዴ እርሜን ብተኛ እንቅልፍ ነስቶኝ ይሰሞነኛ ሰማተን ሳይ ስትይኝ ችላ እምባ ባጀበው በሳቅ ስትላ እምባ ባጀበው በሳቅ ስትላ እልምልም በይልኝ ፍቅሬ ጠዋቴ በሞቴ በሞቴ ልጅነቴ አላስቀይምሽም እኔስ ባንደበቴ በሞቴ በሞቴ ማል ባንደበቴ እውነት እንዳይመስለኝ ሄደሽ አትቆይ አትቆይ አትቆይ ሄደሽ አትቆይ ለስፍስፉ ልቤ ቶሎ ቶሎ ነይ በይነይ በይነይ ቶሎ ቶሎ ነይ ዝም ዝም ይሻላል ዝም ማጥቼሽ ከምቆዝም ባምንሽም ባላምንሽም በማንም አልተካሽም ገና ነው ገና ገና ለአዲስ መስኖር ኩላ አኮረፍሽ ጠፋሽ ብዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ዝም ከምል ብዬ ብናገር ተቻኩዬ ሹክ ያሉኝ ነው ብዬ ላስከፋች ለማን ብዬ ዝም ከምል ብዬ ብናገር ተቻኩዬ ሹክ ያሉኝ ነው ብዬ ላስከፋች ለማን ብዬ አዲስ አይደለም ሆዴ ለምደሃል ከድነህ አብስለው ቢፈጅህም ቻል መቼም አይሞላም ቢሰማ ጆሮ ላይኔ ተዋፌ አትቸኩል ቶሎ ላይኔ ተዋፌ አትቸኩል ቶሎ ማመንም መታመን ለራስ ሲሉ እኮ ነው ለራስ ነው ለራስ ነው መታመን ለራስ ነው ለወደዱት መኖር እንዴት መታደል ነው ደስታ ነው ደስታ ነው ምንኛ ደስታ ነው በዋዛ እንደው አይቆም ፍቅሮ ዝቆ ነው ወንዝ ነው ወንዝ ነው ፍቅር ወንዝ እኮ ነው ሁሉን የሚይዘው ባህሩ ልብ ነው ልብ ነው ልብ ነው ባህሩ ልብ ነው ዝም ዝም ይሻላል ዝም ማጥቼሽ ከምቆዝም ባምንሽም ባላምንሽም በማንም አልተካሽም ገና ነው ገና ገና ላንቺ ስም መስኖር ሁላ አኮረፍሽ ጠፋሽ ብዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ላባብልሽ